Hello hello ሰላም ነው።
እግዚአብሔር ይመስገን።
እ፣ እንትን ነበረኝ ፒፕ ነኝ የሚስተር ኦርደር
ወደ ነምበሩን ንገረኝ።
ዘጠና ሶስት ስልሳ
ዘጠና ሶስት ስልሳ አ
ነው ስምህ?
ብርሃኑ
ማን ያለኝ?
ብርሃኑ ብርሃኑ ስልሳ ነው አይደል?
ዘጠና ሶስት ስልሳ
እሺ እልሃለሁ።
እሺ